ኤስቲሜት ረዲት ነው የምንረዳው።
እማ ትናንትና ወዲያ ትራንስፈር አድርጌ ነበር ወደ አካውንቴ እሺ
አልገባልኝም። በዚህ ስልክ ሳይሆን በ እሺ፣ አንዴ ጠብቀኝ።
ሄሎ ሌላው ሰላም ጤና ይስጥልን በስት ወይ
እሺ፣ ስልክ ልንገርሽ እሺ
ዜሮ ዘጠኝ ስልሳ አራት ስልሳ አራት ሰላሳ አንድ እህ
አስራ ሰባት ሀያ አንድ
ስንት ብር ነው?
ሶስት መቶ ብር መቼ ነው?
ከትናንት ወዲያ እንትን ያለው አልገባም። ትናንትናም እየተዘዋወረ ነው ምናምን ብላችሁ
በቻፓ ወደ ንግድ ባንክ ነው ያደረገው?
አዎ፣ ወደ ንግድ ባንክ ነው።
እሺ ዛሬ settle ያደርጉታል። እሺ ቅዳሜና እሑድ CBE እየሰራ ስላልነበረ ነው ቻፓን አናግረናቸው ዛሬ ይስተካከላል ስላሉ ዛሬ ይገባልሃል። ስለዘገየ በጣም ይቅርታ።
እሺ እሺ መልካም ቀን ይሁንልህ።